አስረባ እሰይ አስመራ እሸቱ ደርሷል ሰፈር መንደሩን አረንጓዴ ለምን ጣራው ሸለቆ ታጥሮ በአበባ አደይ አበባ እንበል መስከረም ጥባ የሰላም የፍቅር የፍስሐት መላ ጋሽጋ ታፍቅር ስምድር ታባ የመከራ ዘመን ያዘን ሲቃ ያብቃ አብ በመስከረም ይወጥታ ይደምቃ መስከረም ሲጠባ አደሲ በነዳ በለምቦ ሳበሏ የልቤ እንግዳ አበባ አበባ መስከረም ጠባ አበባ አበባ መስከረም ጠባ አበባ አበባ መስከረም ጠባ አበባ አበባ መስከረም ጠባ አበባ አበባ አበባ አበባ ፀሐይ ስትጠልቅ በአውዳመት ትውጣ ዞራ መስከረም እንደገና ትውጣ አጀብ የሰው ወየ ቁጣጣ እሰይ እልል እንበል አዲስ ቀን መጣ ወንዙ ሸለቆ ጅረቱን ጠራ አውድማው መስኩ አዲስ ፍሬ አፈራ ሜዳ ተራራ ደምቆ በአበባ አደይ አበባ እንበል መስከረም ጥባ እሰየ ምስራች አዲስ ዘመን ይምጣ ተስፋ ጎብሳት ፀሐይ ትውጣ አሮጌውን ትተን ያለፈን መከራ ደስታ እንቀበል አዲሱን ሙሽራ መስከረም ሲጥባ አደሲ በነዳ ዝንቃለ ደመስኩ ንቡስ ጌሬዳ አበባ አበባ መስከረም ጠባ አበባ አበባ መስከረም ጠባ አበባ አበባ መስከረም ጠባ አበባ አበባ መስከረም ጠባ አበባ አበባ